ያገላል በሚለው ምክንያት የቅዱሳን በዓላት በሌላ በኩል ደግሞ ቫይረሱ በደማቸው ውስጥ የሚገኝ ራሳቸውን ማግለል በተለያዩ ምክንያቶች ዛሬ
ከዚህ ነገር የነበረው መሰረቱ አሁን ኤች አይቪ ምን አይነት